શૂન્ય
ሌሎች ኢትዮ ሌጋል ሺል የጥብቅና ድርጅት አናሳደሰኝ
ለማማከር ነበረ።
እሺ ስሞትን ይንገሩ።
አለምፀሐይ ሸት
ለምሳሌ በደቂቃ አስራ አምስት ብር ነው የሚቆጥረው እና በቂ ሂሳብ እንዳለው ታረጋግጡ። ጉዳዩ በደንብ እንዲያስረዱ።
ምን ያልሽኝ?
በደቂቃ አስራ አምስት ብር ነው የሚቆጥረው እና ጉዳዮችን ሳይጨርሱ እንዳያቋርጥ በቂ ሂሳብ እንዳለው ያረጋግጡ።
እሺ ከካርድ ልሙላ